ሄሎ
ሄሎ፣ አቤት።
ጤና ይስጥልኝ።
አብሮ ስትልን ምን ልታዘዝ? ቴሌቪ ተደርጎ ነው ጌም መጫወት።
እህ ጌሙን እንዴት ተደርጎ ነው መጫወት?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እሺ፣ ከዛ በእንግሊዝኛ መረጃ ሲመጣለው ሰባት ቁጥር ተጭነው አማርኛ አድርጉ፣ እሺ፣ ሶስት ቁጥር ለመጫወት የሚለውን ይምረጡ።
እሺ፣ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ፣ ጥያቄና መልስ በ coin coin ይገዛሉ።
እሺ፣ የእድል ጨዋታ ደግሞ በትኬት
እሺ።
ይጫወቱ። እድሎትን ነው የሚ- የሚሞክሩት።
እሺ፣ ይሄ ካ- ከጫው ካመለስኩ ድል ይመጣል እንዴ ደግሞ?
እ፣ ሽልማት አለው።
እሺ፣ ስንት ስንት ይሆናል ሽልማቱ?
ሞ- ሞባይል፣ ላፕቶፕ አምስት ሺህ ብር ሽልማቶች ናቸው።
እሺ፣ አንድ ጊዜ ነው እድሉ፣ ሁለቴ ሶስቴ ነው ግን?
እ፣ በቀን አንድ ትኬት ነው በቃ አንዴ ነው ትኬት የሚገባሉት። በየብዙ ትኬት አይገዛም። subscribe ሲያደርጉ እሺ፣ አንድ ጊዜ ነው የሚገባሉት። አንድ ት- ሁለት ትኬት በቀን ይገባሉታል። እድሎትን ይሞክሩ። ብዙ ጥያቄና መልስ ሲመልሱ ደግሞ ትኬት ይሰጡታል።
እሺ፣ እሺ ናቲ እሺ እሺ